Hello ወይ ሰላም ነው? ሄሎ
ሄሎ ጤና ይስጥልኝ። ሄሎ Hello ወይ
Hello ጤና ይስጥልኝ።
እንትን ነበረ ትናንትና አስመዘግቤ failed እንትን ነበር ምንድን ነው ይሄ refund ውስጥ አስመዘግብልሻለሁ ብሎኝ ነበር።
ምን ሆኖበት ነው? fail አድርጎ ነው?
አአ fail አድርጎ ሳይሆን ከዚህ ነው የተመለሰው።
okay order ኡን አልተቀበሉ?
አ ምን ነበር item ኡ?
ቲማቲም
restaurant quality ነው?
ነበር ያዘዝኩት። አዎ በእርሶ ነው አይደል? አሁን በደወሉልኝ ስልክ ቁጥር ልክ ነሽ። አዎ
በሀያ ዘጠኝ የዛሬውን order ሳይሆን ያደረጉት ነው? የዛሬውን ከዚህ አይደለም አይደል?
አዎ ከዚህ በፊቱ የነበረው
በሀያ ስድስት order ያደረጉት አዎ አስራ ዘጠኝ ኪሎ አጠቃላይ group።
ልክ ነሽ።
እሺ ይህንን refund ነው የሚፈልጉት?
የኔ የራሴን ብቻ የአምስት ኪሎን ሌላው ትክክል ነበር የመጣው።
okay የአምስት ከዛ ኪሎ ግን የእርሱ አልመጣም ነው?
no መጥተው ማለት ነው ሬስቶራንት አዘን አንዱ እንደው የተበላሸ ነበር እንትን ኖርማሉ ነበር የተካተተው በተት ነው ምናምን ብሎኝ ለመኪናዎቹ ለሚያመጡት ላክ
እሺ እሱ ነው። ከዛን ይሄ ምንድን ነው ይሄ ሙሉ በሙሉ ቢሆን ቆ- እንትኑ ነበረ ቲማቲሙ ነበር መልሰን የምንልክላቸው። አሁን ከውስጡ ስለሆነ ብኖር ተደረግልሽ ተባልኩ። የአምስት ኪሎ ማለት ነው።
አምስት ኪሎ እሺ። ስለዚህ አሁን ሳውቃታለሁ refund እናደርጋለን። እሺ ታዲያ ስምንቱ ደቂቃ እሺ መልካም ጊዜ።
እሺ እሺ፣ እናመሰግናለን። መልካም ቀን